Hello hello
Jā, restaurants ne ir ļaubram.
हां Es jākarbalīņu stēndi savu. Hello, Abram.
Hello hello ሄሎ ወይ አቅርብልኝ አንድ ሰው hello आना አንድ ሰው አቅርብልኝ። አምሪን ፒያሳ ነው አይደል?
አዎ አምሪን ፒያሳ ነው አይደል?
አለኝ።
በኦርደር ነበር መቶ አንድ እ
ወይ።
በኦርደር ነበር መቶ አንድ ሰማንያ አምስት ሀምሳ አምስት ኦርደር አልተቀበላችሁ አዎ አሳዘዘልኝ።
እ አልተቀበላችሁ? እሺ ቆይ ምግቡን ሌላ?
ላስታውስሽ። አንድ ቺክን ሻርማ አልታዘዛችሁ?
አዎ አሳዘዘ።
እሺ እያልሽ አይደለም እሺ
हॅलो हॅलो हॅलो हॅलो
እሺ እደውልልሃለሁ።
ግን ከስተመሯን አናግሯናች በጣም ስለቸኮለችም አንድ ከዚያ ታዞ ራሱ በጣም ሮበር ምናምን ስትል ነበር።
እሺ እሺ ቦስ የምትታገስ ላይ ከሆነ ነው እንትን የማሳውቀው። እሺ ቦስ ላይ እይ።
ችግር የለውም። እሱን አሉ ግን ያው በኋላ ከታዘዘ በኋላ ከስተመሯ አልፈልግም እንዳትል